በፊት በፊት ቤት ነው የምንረዳው።
cashier code ምንድነው?
እሺ ንገረኝ።
አስራ አራት
አስራ አራት ሀያ አንድ እሺ
ዘጠና ሁለት እህ አስራ ዘጠኝ
ሶስት ጨዋታ ወድቆብሃል።
እን ሶስት ጨዋታ ማን ማን ነው ስነግርህ?
የጌታፌ
አ፣ ከዛ የሴልቲክ ከዛ ደግሞ እ።
የዌስትሃም ዩናይትድ
ሶስቱ ነው።
ሶስቱ ናቸው። እሺ መልካም